አዲሱን 2016 ዓመተ ምህረትን ትናንት ማታ በዋዜማው በኒውዮርኩ የታይምስ ስኩዌር አደባባይ በተደረገው ክብረ በዓል ቁጥሩ ወደ አንድ ሚሊዮን የሚጠጋ ህዝብ 2016 የሚል የተጻፈበት የአይን መነጽርና ሐምራዊ ቀለም ያላቸውን ባርኔጣዎች አድርጎ አዲሱን ዓመት በደስታ ተቀብሏል። ልክ እኩለ ሌሊት ላይ በከተማዋ ሰማይ ግዙፏ አንጸባራቂ ክሪስታል ኳስ ቦግ ከማለቷ በፊት የዘመኑን ሽግግር ከማብሰሯ አስቀድሞ እንግሊዛዊቱ ድምፃዊ ጄሲጄ የጆን ሌነንን Imagine የተሰኘውን ታዋቂ ዜማ አሰምታለች። የወረቀት ጌጣጌጦች፣ ኮንፌቲዎች ተለቀቁ። ከአሜሪካ የአዲስ ዓመት ክብረ በዓል ትልቁ በሆነው በታይምስ ስኩዌር አደባባዩ ፈንጠዚያ የርችት ተኩስ ሰማያቱን ተግ አድርጎ አድምቋል። የፍራንክ ሲናትራ New York New York፣ የሬይ ቻርልስ አሜሪካና የሉዊስ አርምስትሮንግ Wonderful World የተሰኙት ዜማዎች ተሰብሳቢውን አስደስተዋል። የኒውዮርክ ባለስልጣናት ለክብረ በዓሉ የጸጥታ ጥበቃ ስድስት ሺህ መለዮ የለበሱ ነጭ ለባሾችና ፈረሰኛ ኃይሎችን አሰማርተው እንደቆዩ ተናግረዋል። አንዳችም የተፈጠረ ችግር አልተዘገበም። የዩናይትድ ስቴትስ ባለስልጣናት ከውጭ አካላት ጋር የሚደረጉ ግንኙነቶችን የሽብር አደጋ ስጋት ይፈጠር እንደሆነ በንቃት ሲከታተሉ መክረማቸውን ሲያስታውቁ ነው የከረሙት።